Hello ጤና ይስጥልኝ።
Hello አቤት
አሁን ደውዬ ነበር ለመጠቆም ነበረ ድንቅ ልጆች።
ሙሉ ስሟና አድራሻውን አግኝተዋል?
እሺ እሺ ሙሉ ስሟ ካቲ ምህረተአብ
አምስት አመቷ ነው ያሉኝ አይደለ?
አሀ አድራሻ ጀሞ ሚካኤል እሺ ካቲ ምን ያሉ?
አ ካቲም
ካቲ ምህረተአብ አሀ
እሺ ሴት ናት አይደለ?
ሴት ልጅ አ ሴት ልጅ
እሺ የቤተሰቦቿን ስልክ ቁጥር ይንገሩ።
የቤተሰቦቿም የእናቷ ልንገርሽ ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ ሰማንያ ሰባት
ሰማንያ ሰባት ሰላሳ ሰማንያ
ሰላሳ ሰማንያ የት አ- አካባቢ ነው አድራሻዋ?
ጀሞ ሚካኤል ጀሞ ሚካኤል
እሺ እ የእርሱን ስም አልበል የጠቋሚ ስም።
የእኔ ናሆም
ናሆማ ናሆም አማሃ
እሺ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ አርባ አምስት አርባ አምስት ሀምሳ ዘጠኝ ሀምሳ ዘጠኝ አርባ ሰባት ስልሳ ዘጠኝ
እሺ እሺ እናመሰግናለን። እንደውልሎታለን።
እሺ እሺ እኔም አመሰግናለሁ መልካም ቀን።
እሺ መልካም ቀን